ሁሉ ስፖርት
ወይ እንትን ቴሌግራም ላይ ልኬላችሁ ነበር። አሁን
ልከዋል። ማን ልበል ስሞት
ኃይለ ሚካኤል
ኃይሌ የሚለው ነው።
ኃይለ ሚካኤል
ቴሌግራም ላይ ምንድን ነው ስሞት? ኃይሌ የሚለው ኃይሌ S ነው።
እ እ ኃይሌ S የሚለው ነው
ቴሌግራም ላይ እ
እስቲ ቆይ እስቲ
አንድ ሺህ ሰባት መቶ ብር ነው።
ወይ hello አንድ ሺህ ሰባት መቶ ብር
እ ምን ያለ- የተላከው እ
አይ አይደለም አይደለም እሺ ቴሌግራም ላይ ስሙ ማን ይላል?
ማሙሽ ማሙሽ
ማሙሽ
ዜሮ ዘጠኝ አስር ሰባ በደወልኩበት ስልክ ማለት ነው።
በደወሉበት ነው ቴሌግራሞት። ቆይ እሺ አንድ ጊዜ አዎ።
check ላድርገው እንጂ እዚህ ላይ የወጣልኝ አይደለም። ዜሮ ዘጠኝ
ሰባ አራት ሀያ ዘጠኝ ሀያ ሰባት ዘጠኝ ሰባ ስምንት
አ
ምንም ነገር አላኩም ማሙሽ እኛ ጋር
ለም- ከቴ- ሀያ እሺ ቆይ ሀያ አራት ከ- ከሁሉ ስ- ከቴሌ ብር ወደ ሁሉ ስፖርት ልኬ ወዲያው ወዲያው ስመልስ ነው ሀይ ብዬታለሁ ቴሌግራም ላይ አሁን ገና አሁን ሀይ ባልኩበት እሺ።
ይላኩ
ወይ እሺ እሺ እሺ ማ- እሺ